ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
በእናትህ እ ብር አጣኝ ብር አጣኝ።
ብር አዎ ምንድን withdraw ነው?
አዎ game ውስጥ ነው እ game እ ወላ ቴሌ ብር መለስ አጣኝ።
መቼ ነበር ያወጣኸው?
እ ትናንት አስር ሰዓት ትናንት አስር ሰዓት።
አዎ እሺ ትንሽ ጠብቀኝ እሺ check አደርግልሃለሁ። የቤት ቤት ቁጥር አሁን የደወልክበት ነው?
አዎ ስንት ብር አወጣክ?
ሶስት መቶ እሺ ትንሽ ጠብቀኝ።
እሺ
ሄሎ ሄሎ ገብቷል። እሺ አባ ወደ ዜሮ ዘጠኝ ዜሮ ሰባት አስራ ሁለት ስልሳ ስምንት ሀያ ስድስት እሺ እሺ እሺ እዚህ ላይ ገብቶልሃል። እሺ ወንድሜ አይ እሺ ሀይዬ መልካም ቀን